ጤና ይስጥልን። ቤስት ቤት ረዴት ነው የምንለርዳው
እንትን ነበር ለማስለቀቃት ለማስለቀቅ ነበር የደወልኩኝ።
እሺ፣ ምን ነበረ?
አንድ ኤክስ ገብቶበት እሺ፣ አልተለቀቀም እስካሁን ሙሉ እሱ እንድታይልኝ ነበረ።
እሺ፣ ካሻር ኮዷን ይዛታል።
አዎ አስር
አስር ስልሳ ሁለት ስልሳ ሁለት ዘጠና ሰባት ሰባ ሰባት
አንድ ጨዋታ ብቻ አይደለም የወጣው እ ሶስት ጨዋታ ነው።
ሶስት ጨዋታ ነው የተበላሸው።
አዎ
እሺ እህ፣ እሺ በቃ እስኪ ሌ- ሌላ ደግሞ ልንገርሽ እሺ ንገረኝ።
አስር ስልሳ ሁለት አስር ስልሳ ሁለት ዘጠና አምስት ዜሮ ሰባት አምስት ዜሮ ሰባት እሺ። ይሄኛውም ሶስት ጨዋታ ነው።
okay እ ሌላ ደግሞ ነበረ አስራ እሺ፣ ሶስት ንገረኝ። አስራ ሶስት ዜሮ ዘጠኝ
ዜሮ ዘጠኝ አርባ ሰማንያ ሶስት
እ ይሄኛው አንድ ጨዋታ ነው የወጣው ግን እ total odd ኡ ከሀያ በታች ነው የሚሆነው። odds total የምትለዋ lost አዎ።
ካደረግከው odd ጋራ ሲካፈል ከሀያ በታች ነው የምትመጣው።
okay እህ፣ አይኔ ደግሞ ፖስትፖንድ የሆነውን ከቶታል ኦዱ ላይ እሱን ስቀንሰው በዛኛው ውስጥ አካፍለው ሀያ መቶልኝ ነው።
እ የመጀመሪያ የነገርከኝ ትኬት ሁለት ቮይድ አለበት ግን እንደዛም ሆኖ ሶስት ሎስት ስለሆነ አዎ እንትን የሚልክ የጣለ
ኦኬ። አይ ይሄኛው አሁን የነገርኩሽ አስራ ሶስት ዜሮ ዘጠኝ እሺ
እሷ ከቶታል ኦዱ ላይ እሺ